Hello ጤና ይስጥልን። እግዚአብሔር ይመስገን። ከ We Plus Solution ነበረ የምንደውልለው። We Plus Solution application ላይ ከዚህ በፊት ተመዝግበው ነበር አይደለ? አዎ፣ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበር እና አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበር። በምን አገልግሎት ነበር የተመዘገቡት?
ሞባይል maintenance፣ ሞባይል ጥገና።
ሞባይል ሽያጭ እና እሺ፣ የ- የት አካባቢ
አያት
የሞባይል ጥገና ቤቱ ስም ምን ነበር የሚባለው?
ኢሳያስ የሱ ሞባይል ቤት ነው።
እ? እሱ
እሱ ሞባይል ቤት እሺ። እ፣ አያት የት አካባቢ
አያት ድራር እ?
አደባባይ ራሱ አደባባይ። ያንተ ሙሉ ስም
ኢሳያስ ሮቦት እዛ እኮ አለ ተጽፎ አልኩስ
የት አል- እ፣ ለማረጋገጥ ነው። ኢሳያስ ማን?
ኢሳያስ ገብረወልድ ገብሩ።
ኢሳያስ ገብረወልድ
የስራ ሰዓት
እ?
የስራ ሰዓት ከጠዋት ከጠዋት ስንት ሰዓት?
ሰዓት እስከ ማታ ሁለት ሰዓት
ቀንም ከሰኞ እስከ እሑድ ነው። የቀበሌ መታወቂያ ወይም የንግድ ፈቃዶትን በቴሌግራም እና በምንልከው ቁጥር መላክ ይችላሉ።
ችግር የለም እሺ፣ አመሰግናለሁ። እሺ።